ጤና ይስጥልኝ ሁሉ ስፖርት እባክዎ ምን ልርዳው? ሁሉ ስፖርት ነው እባክዎ ምን ልርዳው?
ድምፅ አይሰማም እኮ አዎ። ሄሎ ምን አሉኝ?
ሰላም ነው?
እግዚአብሔር ይመስገን።
እሺ። ብር transfer ላድርገው እምቢ አለ እኮ እዛው ሁሉ ስፖርት ምንድን ነው እምቢ ያሉት?
እምቢ አለ። transfer ላድርገው ወደ ቴሌ ብር እምቢ አለ። ምን ነው ችግሩ?
ምንድን ነው የሚለው ደንበኛችን?
እንትኑ betting betting
እ betting ሁሉ ስፖርት እኮ የሚሉትን ነገር ፎቶ ያንሱና በቴሌግራም ይላኩልን።
እ
የሚሉትን ነገር ፎቶ አንስተው በቴሌግራም ይላኩልን።
እሺ